Hello
hello ሰላም ጤና ይስጥ ቤስት ቤት እሺ ምን ልርዳህ?
withdrawal አርግቼ ነበር ማለት ወደ ባንክ transfer እ ስንት ብር ነበር?
ሶስት ሺ ሶስት መቶ እና እ ወደ አቢሲኒያ ነው እና እሺ።
ወደ ኢብር ደግሞ ሶስት መቶ ሀምሳ ብር ቤስት ቤት ቁጥር ከየት ነው?
እ?
ቤስት ቤት ቁጥሬ ነው?
አ እሺ check ላድርግልህ። ዛሬ ነው ያደረግከው?
አዎ አሁን ትንሽ ቆየ።
እሺ check ላድርግልህ። አንዴ ጠብቀኝ።
እሺ አርግ
ተጂሩ መሀመድ ነው?
አዎ አዎ
እሺ ሶስት መቶ ሀምሳው እና ሶስት ሺ ሶስት መቶ ነው ያልከኝ?
አ እሺ ሶስት መቶ ሀምሳው failed ሆኖ ወደ account ተመልሷል። እሺ
ኧረ አልተመለሰም እማ አሁን አሁን ነው የመለስኩልክ
እሺ እና ሶስት ሺ ሶስት መቶ ደግሞ process ላይ ነው። እሱ ይገባል። ትንሽ ጠብቀው። እሺ
እ ወደ ኢብር እምቢ አይሰራም እንዴ?
አዎ ኢብር አይሰራም። ሌላ በሌላ account ሞክረው።
እሺ
እሺ መልካም ምሽት።
አይ